ጤና ይስጥልኝ መያንጅ አባ።
ጤና ይስጥልኝ እንዴት ናችሁ? ጠፋችሁ፣ በቲክቶክም ጠፋችሁ።
አለን አለን።
እሺ እኔ የምልሽ መኪና እዛ አምጥተሽ ሸጠን ወይ ደግሞ እዛ ሆነ ሌላ መቀየር እንችላለን?
ምን አለን?
ሌላ እኔ አንድ ሚኒባስ ሳይፌል ነበረኝ እሺ
እዛ አምጥቼ ተገምቶ ሌላ ተጨምሮበት D4D ምናምን ለመውሰድ ይቻላል ወይስ እንዴት ነው?
ይቻላል። መኪናውን አይተህ ነው አዎ ቅያሪ ማለት ነው።
ቅያሬ ማለት ነው።
አዎ መኪናውን አይተህ ነው
ስመጣ ልደውል።
ይችላል።
እሺ